tal ወርደሽውን ይዞት ሄሎ
ይላ
ወይ ብለኸኝ ነበረ ከአእምሮዬ
አዎ የሞተረኛ ኦርደር ነው ኦርደሩ እንዴ
መሰለኝ። አዎ። ግን ተደውሎልህ አልታዘዘም ሰራዋለሁ ብለሃል እንዴ
አ- አልደወሉልኝም፣ እየጠበቅኩ በቃ ነበረ።
ይደውሉላል ይደውሉላል ያው የሞተረኛ ኦርደር ከሆነ እ የሚሰራው ሰው ካልተገኘ ይታዘዝ ስለማይባል ነው እሺ ለዛ ነው ይደውሉልሃል ያዙልኝ፣ እሰራዋለሁ። በል እሺ ይደውሉልሃል dispatcher ኦች ይደውሉልሃል